ሰላም ጤና ይስጥልን ቤት ቤት አብሮ ይስጥልን የሆነ ነበር withdraw አድርጌ አልገባልኝም ወይስ ቴሌ ብር ወይስ ስልክ እሺ በደወልክበት አ እሺ አንዴ ጠብቅ ስንት ብር ነው አስራ ስምንት ሺህ እሺ ዜሮ ዘጠኝ አስራ ስድስት ዜሮ አምስት ዘጠና አንድ ሰላሳ ዘጠኝ ቴሌ ብሩም ራሱ አይደል አ
ያው approve አድርጌልሃለሁ balance ዶናል እሺ check አድርገው እሺ እሺ አመሰግናለሁ አመሰግናለን እሺ እሺ አይ አይ